Hello Hello ጤና ይስጥልኝ።
አብረሽ ስለ ግሎሪ ሪል ስቴት ነው።
ግሎሪ ሪል ስቴት ነው።
ማስታወቂያችሁን በቲክቶክ አይቼ ነበረ።
እሺ፣ አቶ ቢኒያም ይቀጥሉ። ደህና ነህ ቢኒ?
አለሁላችሁ። እንዴት ነው?
ደህና ነህ? እንዴት ነህ?
እንደዚህ እንደሚሰራ መቼ ያወኩኝ ነው።
በየትኛው ነው የደወልከው?
በሰማንያ ሁለት ዜሮ ዜሮ ሰማንያ ሁለት ዜሮ በሰማንያ ዜሮ ሁለት ሀያ ሶስት ሰማንያ ሁለት ሀያ ሶስት አዎ ሰርቶልናል።
አይ ያበደ ነው።
any time መደወል ትችላለህ።
እሺ፣ ችግር የለም። ጆፊን ምንድን ነው የምትለው? በይ ጆሲ ምንድን ነው የምትለው? የቱ ጋ ና እ፣ ቆይ አንዴ ላገናኝህ።
እሺ።
ኪቦርዱን ነክቼ Hello hello፣ ከማን ነው የሚቆጥረኝ ነገር ግን ከድርጅቱ okay፣ ዝጋው ቢኒ፣ ያንተ ነው ቻው።
የደወልከው።